ሄሎ
ሄሎ
ዋሽንግተን የህክምና ማዕከል ምን ልርዳዎት?
አመሰግናለሁ። የእንትን የቆዳ specialist ፈልጌ ነበር እና ይኖራላ እናንተ ጋር?
አለን ማክሰኞና ሐሙስ የሚገቡ ዶክተሮች አለች።
አቤት?
ማክሰኞና ሐሙስ
ማክሰኞና ሐሙስ?
አዎ።
እሺ አመሰግናለሁ። ቆ- ሙሉ ቀን አይደለም ማክሰኞ አስር ሰዓት ላይ አ- አርብ ደግሞ አስራ አንድ ሰዓት ነው የሚገቡት።
አርባ አስራ አንድ ሰዓት
አይ ሐሙስ አስራ አንድ ሰዓት ማክሰኞ ደግሞ አስር ሰዓት